ጤና ይስጥልን። ቤት ቤት ቤት ነው የምንረዳው።
አንድ ክለብ ጥሎኝ ነበረ እና እንትን ቦነስ ትለቁልኝ cashier code ኡን ንገረኝ።
እሺ፣ አስር እሺ፣
ስልሳ አራት እሺ፣ ሀምሳ ሰባት እሺ።
ስልሳ ሶስት
ያው ለቆልሃል። እሺ፣ check አድርገዋ
እሺ። ስንት ብር ነው ምን አልከኝ?
ስንት ብር ነው የተለቀቀልኝ?
ሰላሳ ብር። እሺ፣ ተደወልን። አመሰግናለሁ። መልካም ቀን